እንደዚህ እልፍ ስል ብድግ አደርጋታለሁ።
hello hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ከቺፕቺፕ ነው የደወልኩሎት ፍሬህይወት።
አዎ እኔ- okay የዛጎል table በተራ አዘው ነበር አይደል?
አዎ አዝዤ ያ- የለም አለችኝ።
አዎ warehouse ላይ ስላልነበረ ትናንትና refund ተብለው ነበርና ምናልባት ዛሬ መረከብ ከቻሉ ዛሬ እንላክሎት።
አዎ እችላለሁ።
የት ይምጣሎት? ዛሬ እ፣ ዳኞች አፓርትመንት መገናኛ
refund ተደርጓል አል- አልተደረገም?
አልተደረገም። አዎ refund ላይ ገብቶ ነበር፣ ግን እንደ አልተደረገም።
አጋጣሚ አለና customer ጠይቅ ብዬ ነው የደወልኩት።
አዎ በቃ ዛሬ አስልክሎታለሁ። እሺ እሺ መልካም ቀን። እሺ።
እሺ